ዳግም ሰላም ነው። ሳሚ ነኝ።
ወይ ሳሚ እንዴት ነው? ሰላም ነው አሉ። እግዚአብሔር ይመስገን። እንዴት ነህ?
አለን አለን። ባለፈው ሳምንት URL change ልኬልህ ነበር ዘጠና ሰባት ሰላሳ እና ሰላሳ አንድ
ሶስቶችን ንገረኝ እኔ ስላልነበር
ዘጠና ሰባት ሰላሳ እና ሰላሳ አንድ ዘጠና ሰባት ሰላሳ እና ዘጠና ሰባት ሰላሳ አንድ አዎ ሁለት ተከታታይ ቁጥ- short code ኦች ናቸው። ዘጠና ሰባት ሰላሳ እና ዘጠና ሰባት ሰላሳ አንድ አዎ
እሺ፣ check ላድርግልህና እነግርሃለሁ።
እሺ እሺ። ሜሪም ለአንተ forward አድርጋልሃለች ኢሜሉ።
እሺ፣ check አደርገዋለሁ።
እሺ እሺ